ሄሎ ሰላም ጤና ይስጥልኝ።
ሄሎ ሄሎ ሰላም ጤና ይስጥልኝ። አባ
እ እንትን ነበረ ምን ነበር deposit?
እ ከ CBE ብር ወደ እ ቻፕ አሳልፈን ነበር፣ ግን ብር ከሲ ብሩ ከ CBE ብር ወጣን፣ እሺ ወደ ቻፕ አልገባም
ወደ ወደ ቻፕ አልገባም። message ኡን ላክልን። እሺ እ ምን ላኩልኝ
ላክልን ሚሴጁን።
ስልኩን አ አ ሚሴጁን ዜሮ ዘጠኝ- ሚሴጁን ሚሴጁን ላክልን ቴሌግራም ላይ የ- የቻፓውን አ አ
እሺ